እንደየ ነው ሰላም ጤና ይስጥልኝ።
ጉላል አብርጥልን ሰላም
ከግብፅ ውትድራዊ ብር እህ ፔን- ከ- ከግብፅ ቤት ቤት ውድራዊ እሺ
ብሩ ቤንዲንግ ገብቶ ነበር። ከዛ በኋላ ከቤንዲንጉ ደውዬ አወጡ እሺ ወደ አካውንት የጌም አካውንት ይመለሳል አሉኝ። ወደ አ- ጌም አካውንትም አልመለስም ብሩ ወደ ቴሌብርም አልገባም።
መቼ ነው?
እ፣ ቀን ሰላሳ ነው ጤነኛ ወር